Tulare da ya shi an da ta ta ɗin.
Hello? Hello? Hello? Hello?
Hello.
आप इस क्लिनिक कर रहा
Hello, salam no.
जावेरी में कैसे कर रहा Na የቱርክ አባ ፈልጌ ነበር።
ምን ፈልጌ ነበር? ይቅርታ አይሰማም ድምፅሽ።
የቱርክ አባያ
አባያ አዎ፣ እሺ፣ አዲሱ መጣሁ። ምን ማልበል?
ምን አልሽ? የአካ- የ account ስሜ ስም ማልበል?
ስልክ ቁጥር
ስም ስም
ስድስት ሺህ አምስት መቶ ሶስት ብር
ማልበል ስምህን ነው ያልኩህ አባቴ።
ባረድን ሙሀባ
የት ነው ያለው? አድራሻ?
ወንዶ ገነት
ወንዶ ገነት ማን አልከኝ? ስምህን ይቅርታ።
ባረድን ሙሀባ
ባረዲ ሙሀባ
እሺ። ምን ያህል ነው የፈለግከው? አንድ ነው የፈለግከው?
ሶስት ፈልጌ ነበር።
ሶስት አባያ okay እሺ ኮዱን ትነግረኛለህ በትክክል የትኛውን እንደመረጥክ ኮዱን ወይም ኮዱን የእሱን አልያዝኩም። የያዝኩት ደግሞ የሸሚዝ አለኝ ልንገርሽ።
እስቲ ንገረኝ ኮዱን እሺ እሺ ሀያ